Hello
hello hello hello hello
సంబంధ్
ಅಶಿ ಎಂತನ ಏರ್ ವರ್ಷನಿಕ ಸ್ವಲ್ಪ ಏಜೆಂಟ್ ನಿನ್ನ ಅಂತ కాకొంచు అచ్చి దీన్ని ನಾ ಸರ್ ಕರ್ನೋ ዳሽಬೋರ್ድ ባክ ሳይት ዳሽቦርድ ፈልጉ ነበር የኬኖ ምን
back side dashboard ማለት ይሄ የድራ ስልክ ማየት
አ እኮ እንትኑን ነው የምፈልገው link ኡን
አይደለም እኔ በስልኬ ማ- ማየው የራሴ መከታተለበት እኮ ምን ሆነብህ
እሱ ነው የፈለግኩት እሱ አልተሰጠኝም ብሩክን አናግሬ ነበረ ደውላችሁ ስላለኝ ነው በ PC ም ከፍተውን እኮ link ኡን እኮ በስልክ መክፈት እኮ ነው ሌላ ምንም እኮ የተለየ ነገር የለውም
ማለት እያንዳንዱ shop እያንዳንዱን እየገባው link በ link ላይ ነው ወይስ በዛ እንደ እንደ
admin ኡን አይደል GR እንደ GR እንትን ማለት አይቻልም?
እኮ አለው እኮ PC ላይ ትከታተላለህ አይደል እንደዛ የሁሉንም shop እ? hello አይ እኔ hello ወይ ወይ እሺ ትከታተላለህ የሁሉን አይደል?
shop PC ላይ?
ልከታተል አልችልማ
agent አይደለህ በየቀኑ እኮ በየቀኑ ስለሆነ
እኮ ወደኋላ በ- በ agent dashboard ወደኋላ እያየሁ ምናምን ነው በ GR ኡ የምጠቀምበት የነበረ። ይሄ ደግሞ ኬርኖ አዲስ የመኪና እንትን ጀምሬያለሁና okay አ- እንትን ጋር shop